hello hello hello እ አቤት።
አሁን ሰማሁ። አይ በዚህ ስልክ የተመዘገበ የጠራሁት አምቡላንስ ነበርና እስካሁን አልመጣልኝም። check ታደርግልኛለሽ?
እሺ ያስመዘገቡትን ቁጥር ይነግሩኛል? ቅድም የነገሩኝን ቁጥር
እ okay ይሄ ስልክ ቁጥሩ አይታይሽም?
የደወሉበትን ነው ቅድም የሰጡኝ?
አዎ አዎ።
አዎ ይጠብቁ ትንሽ፣ አሁን ይላክልዎታል።
እሺ አይ አሁን ማዘና ከሆነ የሚወጣው በጣም ነው የሚቆየው።
ምን አሉ?
እንደዛ ብለውኝ እንደዛ ብለውኝ ሁለት አምቡላንስ መጥቶ ተመልሶ ሄዶ ድጋሚ ሌላ አይነት አምቡላንስ ነው የሚያስፈልገን ብለው ነበር የተመለሱት እና ቆዩብኝ በጣም።
እሺ ይቅርታ፣ ሌላ አገልግሎት እየሰጡ ስለነበረ ነው። አሁን እንዲመጣልዎት እናዛለን።
እስቲ check አድርጊልኝ እባክሽ።
እሺ እሺ